ጤና ይስጥልኝ ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳው?
ዊዝዶ አድርጌ ነበር ነው ትላንትና ማታ እሺ እና እስካሁን pending እያለ ነው።
የቤት- የቤት ቤት ቁጥር አሁን የደወልክበት ስልክ ነው?
አዎ ይሄን ነው።
ስንት ብር ነው?
ሰባት ሰባት ሺ ሰባት ሺ አዎ እሺ ትንሽ ጠብቀኝ መስመር ላይ ሄሎ ሄሎ ወደ ቴሌብር ቁጥርህ ነው አይደል የላከው?
አዎ አዎ እሺ processing ላይ ነው። እሺ ትንሽ ቆይቶ ይገባል።
ከትላንትና ነው pending ያለ አዎ ትንሽ transaction ስለበዛ ነው። በ SantimPay በኩል ይገባል። እሺ ትንሽ ታገስ።
መቼ ይገባል? አሁን ይገባል።
እስ ትንሽ አንድ ሰላሳ ደቂቃ ያውና ካልገባ መልሰህ ደውልና ለ SantimPay እናሳውቅልሃለን። hello